ነው።
hello ሰላም ጤና ይስጥልኝ።
አዎ፣ ቦታ ለማየት ነበር።
ከድሬዳዋ ነው ወይ?
አዎ፣ አዎ፣ ድሬዳዋ።
እሺ፣ ስም የመግቢያውን እንትን ልንገርሽ እና እሺ፣
VIP ከሆናችሁ አምስት መቶ ነው። መደበኛ ሶስት መቶ ነው። ተማሪ ደግሞ ከሆናችሁ ሁለት መቶ ብር ነው።
ተማሪ ከሆነ መታወቂያ ያስፈልጋል?
አዎ፣ ይኸውልሽ መታወቂያ የላችሁም?
መታወቂያ የትምህርት ቤት አለ፣ የትምህርት ቤት አለ እና ደግሞ normal ደግሞ አለ። ሶስት ሶስት ነን።
ስም ማን ልበል?
መሰረት መሰረት ማን?
አስራት
ስልክ ሊያዝ መሰረት ዜሮ ዘጠኝ ሰባ ሁለት ሰባ ሁለት ሀያ ሁለት ሀያ ሁለት ሰላሳ ስምንት ዜሮ አራት ሰላሳ ስምንት ዜሮ አራት ዜሮ አራት ለሶስት ሰው ነው ያልሽኝ?
ለአራት ሰው አለ።
አራት ሰው ተማሪ ናችሁ ሁላችሁ ሁላችሁም?
አይደለንም አይደለንም። ተማሪ አንድ ሰው ነው
እ እኮ ለ- ልለያየዋ።
እ እ? አዎ አዎ እሺ ሶስታችሁ ምንድን ናችሁ? መደበኛ ነው የምትገቡት?
አዎ፣ ሰራተኛ መደበኛ።
እሺ ስለዚህ እሷን ይዛችሁ አትመጣም። የ- አንዴ የእናንተን ልመዝግብና ድጋሚ ደግሞ እሷን ደግሞ መዘግባለሁ።
እሺ
ስማማ ልበል እሷ ተብለ የተማሪዋን እኮ ተብለ አስራት ተብለማል አስራት
ስልክ እሺ አንዴ ጠብቂ። ይቅርታ በጣም ችግር የለም።
ስልክ ሊያዝ ዜሮ ዘጠኝ
ዜሮ ዘጠኝ ስንት ነው ቁጥር? አርባ ሶስት አርባ ሶስት ዘጠና ስምንት ዘጠና ስምንት ዘጠና ስምንት ሀያ አራት ሀያ አራት አርባ ዘጠኝ አርባ ዘጠኝ አንድ ተማሪ ብቻ ነው ያሉት ማለት ነው አይደል?
አዎ አዎ። ግን ተለያይተናል። ለማምለክ ከመጣ አይ ችግር የለውም አንድ ላይ ነው የምትገቡት። መታወቂያውን ይዛ ግን ድመጣ እሺ።
እ?
የትምህርት ቤት መታወቂያ ያስፈልጋል።
እሺ እሺ።
እናመሰግናለን። መልካም ቀን። ሰላም ዋሉ።
አዎ፣ በቃ የአራት ሰው ነው